ቆይ ስትል ሰላም ጤና ይስጥልን። ችብችብ
Hello፣ ሰላም ሆኖ ደህና ነው።
እግዚአብሔር ይመስገን።
እንትን ነበረ ሽንኩርት መሳኒሳ አልመጣልኝም።
መቼ ዛሬ ነበር ያ- ይመጣል እንዴ? ቅዳሜ ዕለት አርብ ዕለት ነበር የታዘዘው። ቅዳሜ ሽንኩርት ብቻ አልመጣም፣ ሌሎች መጥተው Okay፣ ዛሬ ከሰዓት እ, ሊመጣ ይችላል። ትንሽ ይጠብቁታል። ካልመጣ ይደውሉልን።
ከሰዓት እንጠብቅ።
አዎ አዎ፣ እስከ ስንት ሰዓት እንጠብቅ?
እስከ ስምንት እስከ ዘጠኝ ይጠብቁና ከዛ በኋላ ይደውሉልን ካልመጣ።
እሺ እሺ
እሺ